Hello, can I still investigate?
አሎ Can I still investigate?
ሰላም ናችሁ?
እግዚአብሔር ይመስገን። ምን ነበር?
ገንዘቡ ወደ እንትን እምቢ አለኝ ለመላክ ወደ ምን?
ወደ ቴሌብር ለመላክ አንፍል ስንት ብር ነው? ስንት ብር? ስንት ብር?
እ?
ስንት ብር?
አንድ አንድ አንድ ጊዜ አንድ ሺህ ነው። አንድ- አንድ ጊዜም ሁለት ሺህ ናት።
ንገረኝ እሺ፣ የቤስት ቤት ቁጥርን check ላድርግልህ።
እሺ
እሺ፣ ንገረኝ የቤስት ቤት ቁጥርን
እ፣ የኔ ስልክ የቤስት ቤት ቁጥርህን
ይ- ይሄ ነው ስልክ ዜሮ ዘጠኝ- የደወልክበት።
አዎ ይቺ ናት። አዎ።
እሺ፣ መቼ ነበር ያረካው ብሩን?
ሁለት ቀን ነው
ማለት ሁለት ቀን።
እ፣ እስከዛ ጉ- ዮም የቹ ሀጉያን ለም አ- አላግኘው አለማለ እሑድ እሑድ እሑድ አሎ አቤት፣ እያየሁልህ ነው፣ ጠብቀኝ።
እሺ እ፣
አምስት መቶ ብር እና
እ፣ ስንት ብር ነው?
አንድ ሺህ ሁለት ሺህ
አምስት መቶ ሁለት ጊዜ አንድ ሺህ ከዛ ሶስት መቶ
እ፣ አ- አንድ ሺህ አንድ ሺህ ብዙ ጊዜ ነው ያረካው እኮ አይደለ አ- አዎ እኮ እ፣ ሶስት አንድ ሁለት ሶስት አራት ሁለት ሺህም አለ አምስት ስድስት እሺ። ካሊድ የሱፍ ነው አይደለ?
አዎ ካልዩ ወደ ዜሮ ዘጠኝ አስር ሰባ አንድ አ- አዎ፣ አርባ አዎ፣ ስምንት ዜሮ ዘጠኝ እሺ።
አዎ።
ያው ሁለት ያ- ሺህም አለ አለም አዎ አንድ አንድ ሺህ ነው ግን ሁለት ሺህ ሳይሆን አንድ አንድ ሺህ ነው ያለው።
እሺ ያለውን ይህና ላክልኝ በቃ እንዳለ አድርጌልሃለሁ። ትንሽ ደቂቃ ጠብቀው ይገባል። እሺ እሺ እሺ thank እሺ፣ እናመሰግናለን። ትንሽ ጠብቀው። እሺ፣ እሺ፣ እሺ እናመሰግናለን።